ሄሎ ሄሎ፣ እንዴት ነሽ?
ጤና ይስጥልን ቤተቤት
ቤተቤት እንትን ብር ወደ ቴሌ ብር አልዞረም አለሽ። ወደ ቤስት ቤት እንዳስመለስ ይፈላል።
ስንት ብር ነው?
ሁለት ሺህ ብር ነው።
መቼ ነው ያደረከው?
ትናንትና
እሺ ቤት ቤት ቁጥርን ትነግረኛል?
እ ቤት ቤት ቁጥርን
ዜሮ ዘጠኝ ዜሮ ዘጠኝ አስራ አምስት አስራ ሶስት አስራ አምስት ሰባ ሶስት
ሰባ ሶስት ሀያ ሁለት ሰላሳ ስድስት ሀያ ሁለት ሰላሳ ስድስት ትናንት ነው ያደረከው?
አዎ ትናንትና ያልኩትና እናንተ ጋር ደውዬ ነበርና ትንሽ ጠበቅ አደረግሽ። እስካሁን አዎ ጠበቅ- የብዙ ሰው ነው ዛሬ ትንሽ እያስቸገረ ስለሆነ ሰሞኑን ይህን ሁለት ቀን አዎ በቃ እኔ ወደ ቤት ቤት ይስተካከላል።
አዎ፣ ያንተ ወደ አይደለም።
ቤት አስመለስና እንዲጫወት አድርግልኝ በቃ
አዎ እኛ ደግሞ መመለስ አንችልም። መቼ ነው ያደረከው?
ትናንትና በፈረንጅ ወር አንድ አስረኛ ወር
ሁለት ሺህ ነው ያልከኝ?
አዎ ሁለት ሺህ አንድ አንድ ሺህ ሞክሌ ሞከርኬ ነበርኩት።
አንዳንድ ሺህ ነው ያደረከው?
አዎ
ለሳንቲሞች ደውለህ ያላቸው ነበር?
እ ለሳንቲሞች ደውለህ ያላቸው ነበር?
እናንተ ጋር ደውላለሁና ደውቼ እነሱ ምንም አልተሳካኝም እስካሁን እስቲ ዘጠና ሶስት ስልሳ ላይ ደውልና እ አልገባልኝም በላቸው።
አዝራኝ ነው ልጅ አዎ እሺ